ጤና ይስጥልኝ ሚስት ቤት ሰላም ነው? እንዴት ነሽ?
እግዚአብሔር ይመስገን።
ከ mobile banking ማስገባት አይቻልም እንዴ ወደ acc- ወደ account
ከቴሌ ብርና CBE ብር ነው የሚቻለው።
እ፣ ከ ከ account ቀጥታ አይቻልም።
አይቻልም። አዎ አዋሽ ብርና BOA ካርድ፣ PayPal ምናምኖችም ይሰራሉ። እዛ ላይ ምንድን?
ያሉት አማራጮች ናቸው የሚሰሩት።
BOA BOA የሚል አለም አቢሲኒያስ
እ፣ አቢሲኒያ ቆይ እስኪ አንዴ check ላድርግ። hello ወይ አቢሲኒያ ካርድ ይሰራል።
ካርድ ሳይሆን ቀጥታ ከ account ወደዛ ነው ከ account ቀጥታ አይሰራም። ይቅርታ።
ሁሉም አይሰሩማ።
አዎ እሺ፣ መልካም ምሽት።